መስኮት የቁጥር ነች። ሄሎ
ሄሎ አቤት፣ እንዴት ዋልክ?
ሰላም፣ እግዚአብሔር ይመስገን።
ሰላም ነው። ከልማት ባንክ ነበረ የምንደውለው። ብዙ ወደ ነጭ ሽንኩርት ነየርልን ብለንሽ ነበር
አዎ።
እና እስካሁን ግን አልመጡም ሊወስዱት።
ኦኬ፣ መች ነበረ? ትናንት አሳውቀው ነበር።
አንተ ሳውቀላ እዛም እናንተም ወልን ሌሎችም ደግሞ ደውሎ ነበረ ያኔ።
ማታ ደውለው ነበር።
አዎ ደውሎ ነበር።
አዎ፣ ይመጣሉታል ተብሏል።
አዎ እና ይመጣል
አዎ፣ እንደዛ ከሆነ ዛሬ ይመጣ። አዎ፣ ይመጣሉታል።
ይመጡብን እንጂ
ምን አሉ?
በምሳ
ይቆራረጣል ድምጾት። ይቅርታ።
በቃ እንዳይቀሩብን። እሺ እና እሺ።
ዛሬ እንግዲህ እሺ እሺ